Hello hello Hello
አቤት ጤና ይስጥልኝ መሰረት አለሁ ደህና ከቴሌ ነበር የምደውልልሽ። ቴሌ ብር በእኛ ስራ agent ተመዝግበሽ ነበረ
እሺ
እና እየሰራሽበት አይደለም። መስራት አልፈለግሽም ወይስ active ስላልሆነልሽ ነው?
ቴሌ ብር የትኛው agent ኡ partner ኡ ማለት ነው። በንግድ Okay።
ፍቃድ የተመዘገብሽው Okay አዎ የሆነ ስልኬ ተበላሽቶ እሱ እንትን ብሎብኛል Okay። Soft እኔ condition እሰራበት።
እና PIN ኡን ረስተሽዋል?
አይ አረሳሁት Okay በቃ እነሱ ካሉ balance ይሞላልሽና active ያርጉልሽ። ልጆቹን ልላክልሽ።
እሺ የት ነው ያንቺ ቦታ?
እኔ ታሪክ አዲስ ሰፈር አበሻ እሺ በቃ ይደውሉልሽና ትነግሪያቸዋለሽ።
ሁለት ሰማንያ አዎ ምንድን ነው እንትን አለ እሺ በቃ እሺ እናት፣ እሺ መልካም ቀን።
እሺ ለሁላችን